ሄሎ ሄሎ ጤና ጤና ይስጥልኝ።
ይስጥልን በስት ቤት ሰላም ነው?
ሰላም ምን ነበር?
አዎ deposit ላይ
እሺ
ዘጠኝ አስ- አስራ አምስት
እሺ በ- በዚህ በደወልክበት ነው?
አዎ አይ እም ሌላ ነው?
አዎ ሌላ ነው። ዘጠኝ አስራ አምስት እሺ ዘጠኝ አስራ አምስት ዜሮ ዘጠኝ እንደገና
ዘጠኝ አስራ አምስት ዜሮ ዘጠኝ እሺ
ሀምሳ ሶስት አስራ ሁለት ሀምሳ ሶስት ሀምሳ ሶስት ስንት አስራ ሁለት አዎ ስንት ብር ነበር?
አንድ ሺ
መቼ ነው አሁን ያደረከው?
አዎ ቅድም ነበር።
እሺ እ፣ ባላንስ ሆኖላል። እሺ ገብቶላል። ቼክ አድርገው።
እሺ እሺ